ይመለሳል።
አሀ እሺ ስልክ ቁጥር ልንገርህ፣ ያዝበት ስልክ ደውልለት።
ስልክ ቁጥር
አዎ፣ ይመችሃል አይደለ?
እ?
ልንገርህ ከሆነ አዎ
ዜሮ ዘጠኝ ሰባ አምስት ሰባ አምስት ሰባ ሁለት
ሰባ ሁለት ሰማንያ አምስት ሰማንያ ስድስት እሺ፣ እሺ፣ ቀጥል።